ሄሎ አሉላ አብዱ
ሰላም ነው አለ ይመስገን።
አለን አለን እኔ የምልህ አይሻ የምትባል ስትሮበሪ ይዛ አለ እንዴ አይሻ እኔ ሌላ ሎኬሽን ሌላ ቦታ ነው። እዛ አለ ሌላ ሰው ነች ሰጠው
በአንተ ቦታ ማን ነው ያዘው እሺ ናቲ ነው ምናምን ነው ቶሎ የሰጠው
ናቲ
ለናቲ ነው መሰለኝ እኔ እንጃ። አየር ጤና ብቻ እሱ ነው መሰለኝ ናቲ ምናምን ሲል ሰምቻለሁ። ከእኔ ተቀብሎ
ኦኬ እሺ እስቲ አዋራዋለሁ እሺ በቃ እሺ አዋራው
እሺ ቻው